ጤና ይስጥልን። ቤስት ቤት ረዴት ነው የምንረዳው?
ወደ ቻፓ ዊዝድሮ ብዬ ነበረ።
እሺ፣ አሁን የደወልክበት ነው የቤስት ቤት ስልክ?
አዎ እሱ ተራኖ አይደሉም።
ስንት ብር ነው?
ስድስት ሺህ አምስት መቶ
አሁን ነው አይደለው? ብዙ አረፈው።
አ ትንሽ አንድ አስር ደቂቃ ምናምን አስራ አምስት አዎ በቻፓ ነው ዊዙ ዳረከው እና ትንሽ ይቆያል። ከሰላሳ እስከ ከሰላሳ- ከሰላሳ ደቂቃ እስከ ሁለት ሰዓት ምናምን ይቆያል።
በቃ እሺ እሺ